Hello ሰላም ጤና ይስጥልን። ይቅርታ ከችፕ ነበር የምደውለው። ልዑል group ላይ አዘውን ነበረ ሽንኩርት
ለውድ ልዑል እ
ልዑል ነው ውሁድ ነው ልሁድ ነው የሚለው
አልገባኝም።
ል- ዜሮ ዘጠኝ ሰላሳ ስምንት ዜሮ ሶስት ሰማንያ አራት ሰባ ሶስት
ዜሮ ዘጠኝ ሰላሳ ስምንት ዜሮ ሶስት እም፣ ሰማንያ አራት ሰባ ሶስት ልዑል
ልዑል ብለን አዘን ነበር።
አዎ አዘው ነበር እና የእሱ ስልክ አሁን እየተነሳልን አይደለም።
ስለዚህ እሺ አንዴ ቤት ያለ ሰው ስልክ እንትን ልበልልሽ እና አዎ check ይደውላል። እሺ ተቀ- ተቀያሪ ቁጥር የሆን ልስ driver ኡ ወይንስ ናር?
አይ እኔ ቤት አይደለሁም፣ ሌላ ተቀያሪ እኔ OK።
ደውዬ ይሰጥሽ ነው።
እሺ እሺ ይደውሉልን። ለቆመ ፈጥነው ያውሩት።
እሺ